ሰላም ሰላም ጤና ይስጥልኝ።
አምስት ሺህ ብር ለ account ላይ መልሳለሁ።
ምን አልከኝ ወንድሜ?
ከአምስት ሺህ አምስት ሺህ ብር እሺ account ላይ መልሳለሁ ብዬ pending የሆነ እም፣ pending ነው አይደል የሚለው?
እ pending ያው አዎ pending ትንሽ ቆይቶ ይገባል አለች። አንተ ብቻ አይደለም ወንድሜ፣ እሺ እ አንተ ብቻ አይደለም፣ የሁሉም ነው እንደዛ እያለ ያለው እሺ።
ይገባልሃል። ሞቻር ላይ ግን ከሆነ ወደ account ኡ ይገባልሃል። ብትወስድ መቼ ነው አድርገህ የሚገባው?
ማለት ነው።
ቆይ ቆየ እኮ መቼ ነበር?
አስራ አንደኛ ወር በዚህ ወር አስራ ሰባት ቀን ላይ ነው እኮ ሀያ አሁን ሰባት በደወልክበት ስልክ ነው?
አ ሌላ ነው እሺ ንገረኝ ስልክህን።
ዜሮ ዘጠኝ እሺ
ሀያ አምስት እሺ
ሰላሳ አንድ እሺ
ሀያ አራት አርባ ስድስት
ቀኑ መቼ ነው?
እ
ቀኑ መቼ ነበር ያልከኝ? በአስራ አንድ
እ ቀኑ አ ሀያ ሰባት ሀያ ሰባት November ሀያ ሰባት
አዎ ዜ አስራ አንደኛ ወር ማለት ነው የፈረንጅ
አምስት ሺህ ብር ነው።
አዎ failed እኮ ነው አባ፣ ይሄ ወደ account ተመልሶ ተመልሷል። እሺ
account ይሄ ላይ እንደውም እኮ transaction ኑ transaction ኑ ቆሟል። ያኔ
አቅ- አልሞላሽም እኮ አይ account ላይ check ካለ አድርገው account የለ መጀመሪያ account history ን check አድርገው። failed ማለት ቆሟል ማለት ነው አይደል ወንድሜ?
አዎ አዎ፣ መልሷል እሱን- ያልኩት እሱን check አድርገው። አንዴ failed ከ- የሚለውን check አድርገው።
ታዲያ account ላይ አልመለሰም የለውም account history ን check አድርገው።
እ እ account history ን check አድርገው።
እሺ እሺ እሺ እ